ሰላም ጤና ይስጥልኝ። ችችር
ጤና ይስጥልኝ።
አብሮ ይስጥልን።
game መጫወት ፈልጌ ነበርና upload አላደረገልኝ እንትኖችን እያመጣልኝ አይደለም።
ምን ነበረ? okay አንተ application አውርዶታል።
አፕሊኬሽን አውርጄው ገብቼበት ነበር ጆ
እስኪ እንደገና update አድርገው ሞክረውታል።
አዎ አረኩኝ። ወደ ሁለት ሶስት የሞከርኩኝ ምንም አላመጣላለኝ game።
አይ አንትኑን application ኡ አጥፍተው እንደ አዲስ እንትን ብለውት ነበር። አውርደው ሞክረውታል አዎ አዎ ሞክረውታል። ምንድን አዎ ነው የሚለው?
እያመጣልኝ አይደለም እ ምንድን ነው የሚለውት?
እ ለመጫወት link ኡ ነገር ይልና እሺ ብዬ ስነካው ደግሞ እም፣ እንዳልጀመረ ነገር ነው የሚያሳየኝ።
እስኪ screenshot አንስተው ሊልኩልኝ ይችላሉ?
በየትኛው እሺ በምን ልላክልሽ?
ስልክ ቁጥር ንገሩት።
እሺ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ
እሺ ዜሮ ስድስት ዜሮ አራት እሺ እሺ ልክልሻለሁ።
እሺ
ይህ ያንተ ነው